ጤና ይስጥልኝ። ልስፖርት ነው ባፎ ምልዳ እንዴት ነሽ? ቅድም ደውዬ ነበረና
እሺ ላክል ብላኝ ቴሌግራም ልኬላት ምንም አላለችኝ። እንዴ
ቴሌግራም ላይ ልከዋል።
አዎ ቴሌግራም ላይ ልኬው ሁለት መቶ ሀምሳ ብር ነበር ብድር አድርጌ አልገባልኝም ነበር። ሰላም ከባተር ላይ ማለት ነው።
አንድ ጊዜ ይጠብቁ መስመር ላይ በዚህ ስልክና ቴሌግራም ላይ ላኩት።
አዎ ሀያ ቤት ስልክ
ዜሮ ዘጠኝ ሀያ አርባ አስራ አስራ ስምንት ስምንት ዜሮ ስምንት እኮ እየወጣልኝ አይደለም እኮ
ቴሌግራም ላይ ልኬ ያለው ሁሉ ስፖርት የሚላላ እየወጣልኝ አይደለም። የእርሱ
ሰርች ማድረግ ግን እንትን አለ ታይፕ ምን ሀይል በሊት ወይስ ምንድን ነው? ወይስ ሀይ በ- እስቲ አሁን እያወሩኝ ሀይ በሉ ወደ ላይ እንዲመጣ እሺ ልኬልሻለሁ፣ ግን ኮኔክሽን የለም መሰለኝ